है ना Hello, Tali. ሄሎ ኩላኒ ወይ ከቺፕ ቺፕ ነው የምደውልለት።
ወይ ኦኬ እቃዎችን ኦርደር ካረጉ በኋላ የት ነበር ሎኬሽኑት የሚረከቡበት?
ልደታ ነበረ። ሽንኩርት ነው ሽንኩርትና አይ፣ ሌሎችንም ካሮት እቃዎች ሲረከቡ ሌላ ጊዜ የት ነበር የሚመጣሉት?
ልደታ
Okay application ኑ ላይም የሞሉት እንደዛ ነው?
ተሳስቼ ተሳ አንደኛው ላይ ነው የተሳሳትኩት። አንደኛውን ትክክል ነበር የሞላሁት የዛን ቀን አዎ።
ሽንኩርቱን በትክክል ነበር የሞላሁት። ካሮቱ ላይ pick አድርጎ ነበረ መጀመሪያ አዎ።
ሳይሆን ለካ መስቀል flower ነው የሚላ
Okay ስለዚህ አሁን ለዛ ገብተው ነው።
ያስተካክሉታል ለሌላ ጊዜ ልደታ ነው አዎ።
የሞሉት አይደለ?
ልደታ ነው አሁን የሚመጣልኝ።
ስለዚህ አሁን የተሳሳተ location የሚያስገቡ ከሆነ እቃውን ላይረከቡ ስለሚችሉ
ከዚህ በኋላማ ልተሳ- ይቺ ብቻ ናት የተሳሳትኳት።
በቃ እሺ እንደዛ ከሆነ እሺ እሺ እሺ እሺ መልካም ቀን።
እሺ እሺ